ሄሎ ጤና ይስጥልን ስልኩ ተቋረጠ ከአሪፍ ፔ ነው ኦኬ አዎ አዎ እሺ ደንበኛችን ስሞትም አልበል የሸዋ ዘር አለባቸው
አሁን በደወሉበት ስልክ ቁጥር ነው የሚጠቀሙት ይህን ቴሌብር አ አ አ እሺ ደንበኛችን ከሀሪፍ ስፖርት ከቤቲንግ ቤት ዋሌት አዎ።
ትራንዛክሽን ሂስትሪ አለት አደለ አ እሷን ስክሪንሻት ያነሱና አሁን በምነግሮት ስልክ ቁጥር ቴሌግራም ላይ ይልኩልናል ስልክ ቁጥር ያዙ
እሺ ስልክ ላይ ያዝ።
ስልክ ልንገሮታው ዜሮ ዘጠኝ እሺ እሺ እሺ እሺ ዜሮ ዘጠኝ ዘጠና ሁለት ዘጠና ሁለት አስራ ሶስት አስራ ሶስት ዜሮ አንድ ዜሮ አንድ ሀምሳ አምስት ሀምሳ አምስት እሺ አደማያችን ሲልኩልን ከታች ስምና ስልክ ቁጥሮትን ይጻፉበት እሺ ሌላ የምረዳውት ነገር ይኖራል ሌላ የለም አመሰግናለሁ እሺ እኛም ስለ ደውል እናመሰግናለን ስለ አገልግሎት ያሉትን ሀሳብ ውስጥ ከሚሰሙ ድምጽ አስቀምጡ መልካም ቀን ነው